አለሁ ወይንትንን
አለሁ ሰላም ነው።
አለው። እሺ ከበርገር ሀቢያስ ከኦርደር ሰጡ
አልደረሰም ገና እየጠ-
እ እ አልደረሰም እየጠበቅን ነው።
ነው።
አዎ እሺ እሺ
እንዴት?
እሺ አልደረሰም ምግቡ።
ገና ነው። አዎ እሺ አቅርብልኝ። ሬስቶራንት አገርም
ምን አልከኝ?
ማገርም ቼክ ከቢሮ ማገናኝ
ሄሎ ሄሎ በርገር ሀብ ነው።
አዎ በርገር ሀብ ነው።
እሺ ከቢው ነበር በኦርደር ነበር መ- በኦርደር ነበር መቶ ሁለት አርባ ዘጠኝ ሰማንያ ስድስት የተቀበላችሁት ኦርደር ምን ያህል ይቆያል?
በጣም ቢላው አደርገዋለሁ።
በኦርደር ነበር መቶ ሁለት አርባ ዘጠኝ ሰማንያ ስድስት አረ ሄሎ
አቤት ይቅርታ ስለማይሰማ ስለነበረ ነው። እየደረሰ ነው። ሀብ ስፔሻል
ቶሎ ስጡት እሺ እ እ ቶሎ ስጡት
እሺ እሺ ወይ
አምስት ደቂቃ ብቻ
እሺ እሺ
እሺ እሺ